ሄሎ
ሄሎ
አቤት ጤና ይስጥልን
አብሮ ይስጥልን።
ደህና ባቢ ቤተሰቦች የሉም እነሱ ለእነሱ ስጣቸው እስኪ
እሺ ቆይ ልስጥልህ።
እሺ። ሄሎ
ሄሎ ሄሎ
አቤት እየሰማ እየሰማ ነው። ትልቅ ሰው ካለ ለትልቅ ሰው ስጥ፣ ለእናትህ ወይ ለአባት
ምንድን ነው?
ሄሎ
ሄሎ ይሰማኛል። ምንድን ነው?
ጤና ይስጥልን። እንዴት ዋሉ? ይሰማል?
አዎ ይሰማኛል።
እሺ ሰማንያ አንድ ሰማንያ ስምንት ፕሊስቶን ሆምስ ነው ደውለው አለ እርስዎ አዎ፣ አሁን ደውለው ነበረና ለዛ ነው መልሰ የምንደውለው።
ውሎች እየ- ውሉ እየሰቆሰቁ ውሉ ምን አሉኝ?
ልጆቹ እየሰቆሰቁ ልጅ ነው የሰቆሰቀው እኛ እሺ የለም አውቃለሁ።
እሺ፣ የስራ ስልክ ነው ለልጆች አይስጡ። ልጆች እንደዚህ ደጋግሞ የሚደውሉ ከሆነ ምናልባት መስመሮት ሊዘጋ ይችላል።
እሺ እሺ።